Hello?
Hello?
አቤት እ
Hello ሰላም ዋልክ?
እግዚአብሔር ይመስገን።
ከውባ vehicle manufacturing ነበር የደወልኩልህ።
ከየት ከሳፊ ባጃጅ ሳፊ
ታክሲ
አይ ሳፊ ባጃጅ እ፣ አይ አይ፣ እሺ እ፣ ደውለልኝ ነበረ ባለፈው አይደል? ሶስት ሰው የሚጭነው ምናምን ብለክ
እ፣ አ እና ዋጋው እና በዛ አሁን ነው።
discount ስላለን አይ ስልሽ discount ስላለን ስንገርክ ብዬ ነው አ ዋጋው ነው ቅናሽ ያው ስላደረገ በጣም ልነግርክ ነው።
ገብቶኛል። ዋጋው በዝተዋል አሉ በጣም
ስንት ነው ያሉክ?
እስከ ሶስት ከሀምሳ ነው የተባልኩት፣ ግን
ምን ሶስት ከሀምሳ እስከ ሶስት ከሀምሳ አ
እንዴ የኛ እኮ ሌላ ሰውን ነው የጠየቀው። የሳፊ ባጃጅ የኤሌክትሪክ ባጃጆች የሚያቀርብ
አ እናንተ ሰባት መቶ ሺህ አይደል አላችሁ
አዎ፣ አሁን discount ስላደረግን እሱን ልነግርክ ብዬ ነው።
አይደለ?
አዎ፣ ስድስት መቶ ሃምሳ ሺህ እስከ ኤግዚቢሽን አለን አ ሀጃሚ ላይት ኢንዱስትሪ
አ ስድስት በቃ መቶ ሃምሳ ሺህ ቅድሚያ ሀያ ሺህ ብር ትከፍልና የቀረውን ደግሞ ስናስረክብክ ጀሞ ቀስ ሶስት በቀስ ነው የሚገኘው። አዎ፣ ጀሞ ሶስት
አ በቃ ችግር የለውም
መምጣት ካለ ነው ከፈለግ እርምዬ ነው።
ትምጣ።
ከተስማሙልኝ ይዣቸው እመጣለሁ።
አዎ፣ ንገራቸው ስድስት መቶ እሺ ሃምሳ ሺህ ብር ቅድሚያ ሀያ እሺ፣ ሺህ ብር ትችላለሽ።
ቅድሚያ ሀያ ሺህ ብር አዎ ከዛ ከኤግዚቢሽኑ በኋላ እናስረክባለን። የቀረውን ትከፍላለክ።
እሺ መቶ ስድስት መቶ ሰላሳ ሺህ ብሩን ትከፍላለክ።
እሺ እሺ፣ እሺ መልካም እናመሰግናለን።
ችግር የለም።